ምን አለ?
withdraw አድርጌ ነበር ትናንትና ከሁሉ ስፖርት ወደ ቴሌ ብር እሺ እና አልገባልኝም። bro አመልክቼው ነበር አልተመለሰልኝም።
መቼ ነበር ያመሰገኑት? ማያም ያመለከቱት
ትናንትና ልኬ ነበር በቴሌግራም
ማን ነው ስሞት?
የምኑ የ- የቴሌግራም ስሜ ነው ኤርሚያስ።
አዎ።
አ
ኤርሚያስ ነው የሚለው።
አ
ኤርሚያስ ደስታ ነው።
አ አይልም እ?
ኤርሚያስ ብቻ ነው የሚል ኤርሚያስ።
ጨዋታ ምናምን የላኩት ነው።
ጨዋታ ሳይሆን screenshot አድርጌ ላኩት withdraw ያደረኩትን ነው። ግን ወደ ቴሌብር አልገባልኝም። ሁለት ሺ ሁለት መቶ withdraw አድርጌ እ ወደ ቴሌብር አልገባልኝም። ከ account ኡ ቀንሶታል።
እሺ እሺ፣ ቴሌግራም ላይ እዛው እናወራታለን። እሺ ደንበኛችን መልስ ስናገኝ እና- እዛው ላይ ስለምናሳውቆት እ?
በትዕግስት ይጠብቁ።
እና ቴሌግራም ቦታችሁን text አድርግልኛል።
አላኩም እንዴ ቶሎ ጋ- የ- ቴሌግራም ላይ የላኩት እኮ አልመለሰልኝም ጨርሶ።
እስኪ ዜሮ ዘጠኝ ስልኮትን ይንገሩኝ።
ዜሮ ዘጠኝ ጣፊያ ዜሮ ዘጠኝ እሺ
ንገሪኝ።
ይንገሩኛ። ቴሌግራም ላይ ላኩበትን ይላኩኝ፣ ይንገሩኝ ቁጥር።
ዜሮ ዘጠኝ እሺ ስልሳ ስምንት እሺ ሰባ ስድስት እሺ ዘጠና ሁለት ሰላሳ ሰባት
ዘጠና ሁለት ሰላሳ ሰባት
ስልሳ ስምንት ሰባ ስድስት ዘጠና ሁለት ሰላሳ ሰባት አ ልክ ነኝ?
አ
በሰባ ስምንት ቤቱ ነው አይላኩት።
አ
እሺ ሁለት ሺ ሁለት መቶ ነው ያሉኝ። አሪፍ የሚለው ማለት ነው።
አሪፍ ያው
እሺ ስልክ ቁጥሮትንና የትኛው እንደሆነ በቴሌግራም መልሰው ይላኩልን። እሺ በአሁኑ ጋዜው አ በቴሌግራሙ እሺ።
አሁን በሰባ ስምንት ቤቱ የትኛው እ።
እንደሆነ እና ስልክ ስልክ ቁጥሩ ቁጥሩን አንድ ላይ ያ- እሺ እሺ፣ የሚጠቀሙበትን የሁሉ ስፖርት እሺ እሺ መልካም ቀን